ገቢ ነው?
ኧረ እስካሁን ምንም አላየሁም።
ምን ነበር? ይቅርታ
ቤስት ቤት ሸዋ ገሰብ ለማስገባት ፈልጌ ኦክቶበር ፎር ነበር የማሴጅ ቴሌግራም ልክ ያለው
እሺ፣ ምንድነው ዲፖዚት ነው ወይስ ዊዝድሮ ነው?
ዲፖዚት እሺ፣ ሜሴጅ ልከውልናል አዎ፣ ዲት ነው ማሴጅ
ቴሌግራም ላይ።
አዎ
እስ በዚህ ስልክ ቁጥር ነው የላኩልን
በቴሌግራም የኛ በእኛ ዜሮ ዘጠኝ ዜሮ ሶስት ቤቱ ነው የላኩልን።
አዎ አዎ ስሜ መሀመድ አያድ ነው።
እሺ፣ አሁን ከላይ hi ብለው ይልኩልናል አዎ እንድናየው። ከላይ hi ብለው ይላኩልን
እ እንድናየው hi ብለው ይላኩልን ከላይ
እ ያው hi አሁን ነው ቆይ
እሺ ላኩልን። በቃ እናየዋለን። እሺ
እ እናየዋለን። እሺ ቴሌግራም ላይ